ሄሎ
ቤርሳቤ ሄሎ።
ነኝ ይሰማኛል። አቤት ወይ ቤተሰቤት ሰላም ነው?
አለው እግዚአብሔር ይመስገን።
አሉልሽ ወደን ነበር ስትመሰለሽ አርባ ስምንት ዜሮ አራት
እሺ ምን ሆነ ነበር? አርባ ስምንት ዜሮ አራት ኧረ አርባ ስምንት ዜሮ አራት ከስተምሯ ስልኳ አይሰራም።
አይሰራም።
አ
እ፣ ማነው ስምህ?
አብዱል ከሪም ነኝ።
አብዱል ከሪም አ ቅልህና ከአስር ደቂቃ በኋላ ደውል እሺ።
እሺ